Hello ሰላም ነው ወንድሜ።
ሰላም፣ እንዴት ነው?
እንዴት ነክ?
አለን ይመስገን።
እንደዚህ አየር ፈልጌ ነበረ ከመቀለ እስከ አዳ ወደ አዲስ አበባ ለመቼ?
ለአስራ ስድስት
በአበሻ አስራ ስድስት አዎ መቼ ቀን ነው የሚለው የአሁኑ?
አሁን እለቱ ዛሬ አስራ አንድ ነው።
Okay
ለአስራ ስድስት እሺ፣
ይኖራል አ ይኖራል። አዎ
በቃ እሱ ልነግርህ ብዬ ነው እዚህ ጋር በቲክቶክ ላይ የሆነው የደወልኩት ብዬ እሺ፣ እሺ። October ሂሳቡ ስንት ነው ያለው?
አርብ ማለት ነው።
አርብ ነው ነው? አዎ አርብ ደውለህ ማለት ችግር ነው። አዎ፣ እሺ።
ሂሳብ ስንት ነው ያለው?
ሂሳብ 4114 ብር።
አራት ሺህ አንድ መቶ አስራ አራት አዎ፣
በቃ እሺ እደውላለሁ። እሺ እሺ።
እሺ እናመሰግናለን።
ወንድሜ አመሰግናለሁ። እሺ እሺ።
ዳይናትን ቆሎ